ሰላም ጤና ይስጥልን ችብችብ።
ሰላም አሁን ተደውሎ ነበረ።
እ ይቅርታ ማን ነበሩ ስሞት?
ረድኤት አዎ ረድኤት እየደወልንልዎት ነበር ስልክዎትን እሺ፣ busy ብሎን ነው።
ዝግ ነበረ። እሺ እ ቲማቲም ዛሬ አልመጣልኝም ብሎን ነበር።
አልመጣማው።
እሺ ስንት ቅድም አንድ ቲማ- ልጅ ደውሎ ነበረ። ሽንኩርት መቶልሻለሁ ያለኝ ሽንኩርት ይዞ ነበር መሰለኝ የመጣው። እኔ ደግሞ okay።
ትላንትና ደርሶኛል አታምጣ አልኩት።
okay ቲማቲም ነው የቀረብዎት።
አዎ እ ስድስት ኪሎ ነው።
አዎ እሺ የት ነበር location ኦት?
ሰሜን ሰሚት።
አዎ እሺ ነገ ይመጣሉ። driver ኦቹ ሲደውሉ ስልክ ያንሱላቸው።
ችግር የለውም። አሁን ሌላ ነገር መጨመር ብችል ነገ አብሮ ይመጣል።
እ አሁን እንኳን አይደርስልዎትም። ያው ለነገ ኧረ።
ወዲያ ይሆናል። አሁን ቢያዙ ችግር የለም።
ኦ።
ለነገ ወዲያ ይመጣል።
ኦ እሺ እሺ እሺ መልካም ምሽት።
Thank you.
እናመሰግናለን። እሺ ማሚ እሺ